እኔ ስጥልኝ ሙዚያ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
እሺ ፀሐይ ነበራ ይሄ
ጤና ይስጥልኝ ቢጃ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
እሺ ሳ- ፀሐይ ነው አይ ፀሐይ በ- ስለ ፀሐይ ፈልጌ ነው ታውቃለህ በዚህ ፀሐይ
ምን አሉኝ ደንበኛችን?
ፀሐይ አይደለ ፀሐይ ተሳስተዋል ደንበኛችን የደወሉት ሌላ ቁጥር ላይ ነው።
ምን ባንክ ነው ይሄ
ቢጃይ ነው የደወሉት ደንበኛችን።
ቪጂአይ ያ ቪጂአይ ምን ነው እሱ
ደንበኛችን ተሳስተዋል የደወሉበት ሌላ ቁጥር ላይ ስለሆነ አስተካክለው ድጋሚ ይደውሉ።
እሺ